ጻዲቆ ተሳወተ ሳተ ወተ ሳተ ነገ ሀዲቆ ተሳ ወተ ሳተ ወተንሳተ ነገ ቆመ ማእከለ ማእከለ ባሕር ገባ ወወጣ በሰላም ቆመ ማእከለ ማእከለ ባሕር ገባ ወወጣ በሰላም